ሄለን አቤት
አቤት እ ሰላም ጤና ይስጥልኝ አቤት YouTube ስልጠና ምን አሉኝ አይሰማም ድምፆት information YouTube ስልጠና information እንድትነግሪኝ ፈልጌ ነበረ
እሺ የኦንላይን ስልጠና ነው ያለው አሁን ላይ በሳምንት ሶስት ቀን ለሶስት ወር የሚቆይ ነው እዛው ባሉበት ሆነው ነው የሚማሩት
አብሮልኝ ነው
እ ይሰማል ድምፁ በጣም ርቋል
አዎ አይ እሺ ይሰማኛል hello አቤት
ይሰማኛል ቀጥይ
እ እና እዛው ባሉበት ሆነው ነው የሚማሩት በኢሜይሎት ነው link የሚላክሎት አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይልኩልንና እ በኢሜይሎት ነው link ይላክሎታል በዛ link ገብተው ነው የሚማሩት Google Zoom ላይ
እሺ ክፍያው ስንት ነው ምን አሉኝ ክፍያው ስንት ነው ክፍያው የሶስት ወር ሙሉ ክፍያ አስራ አምስት ሺህ የሚቀንስ የላችሁም እ እ አይ የሚቀንስ ዋጋ የላችሁም እ የሚቀንስ የለም አሁን discount ላይ ነበር በፊት አሁን ከመጋቢት አስራ ስድስት በኋላ አስራ አምስት ሺህ ነው ሙሉ ክፍያው class ኡ ተጀምሯል already ግን አሁን ከጀመሩ ያለፉትን class ኦች ቪዲዮ እንልክሎታለን ከዛ ቪዲዮውን አይተው ከዚህ በኋላ ያለው መቀጠል ይችላሉ
አይ እሺ በጣም አመሰግናለሁ
እሺ አመሰግናለሁ መልካም ጊዜ